Hello እንዴት ጤና ይስጥልኝ። ፊሊንስ ሆኖ
አመስግን ደህና ነሽ?
ይመስገን። እንዴት ኖት?
ደህና
መረጃ ፈልገው ነው?
እንትን ነበረ ይሄ አክሲዮን ይሸጣል ብላችሁ እያሳወቃችሁ አይደል?
አዎ አዎ።
እ፣ እኛ አካባቢ ደግሞ የለም ታውቂያለሽ፣ የእናንተ ቅርንጫፍ ማለት ነው።
የት ነው ያሉት እርሶ?
ወደዚህ ወደ ወለጋ ወደ ወለጋ ነው።
ወለጋ።
አዎ እሺ፣ እዚህ ተወካይ ወይ ሰው ነው ነው በስልክ መጨረስ የሚችሉት እ፣ እንደዚህ አይነት ሶስት አማራጮች
አዎ፣ ካሉት ስልክ ቤት- በተወካዮች በኩል መ- መግዛት ይችላሉ። ካሉ ከሆነ ደግሞ በስልክ ለሽያጭ ሰራተኛ ስልኮትን እሰጥና እ፣ እዚህ እዛ ሆነው እርሶ በ- በስልክ ይጨርሳሉ ማለት ነው።
አዎ እንደዛ ሳካ ማለት ነው።
አዎ።
አዎ በስልክ ልሳካ ለሽያጭ ሰራተኛ ነበር ታውቂያለሽ።
ላስተላልፍሎት ስልኮን።
እሺ እሺ ስሞትን ማን ልበል?
ጅብሪል
እሺ እ፣ ማስታወቂያችንን ከምን ላይ ነው የሰሙት አቶ ጅብሪል?
እ፣ ከሚዲያ ተሰማሁት ከቲቪ
እሺ እሺ እሺ። አሁን ይደውልዎታል ዛሬ ወይ ነገ የሽያጭ ሰራተኛ።
አዎ እሺ አመሰግናለሁ። መልካም ቀን።
እሺ ይኸውላችሁ